ሄሎ ጤና ይስጥልን ቤት ቤት
ድመስት ላይ ብሩን ዲፖዚት አድርጌ ነበር እኮ አርባ ብር ግን እንትኑ ውስጥ ገብቼ አካውንት ላይ ሳየው የለም።
እሺ ከምን በቲቪ ብር ነው ወይስ በቴሌ ብር ነው የረካው?
ከ- ከቴሌ ብር
እሺ የቴሌ ብር ሜሴጇን ቴሌግራም ላይ ላካት። እሺ
እሺ እንትኑ የላኩትን
ያው እነሱ የላኩልህን አ፣ ሜሴጇ ላክልኝ ለእኔ። እሺ ቴሌግራም ላይ እሺ እሺ መልካም ቀን።